વધારે ሄሎ ሄሎ ሰላሳ ሶስት ሰላሳ ስምንት
ሰላሳ ሶስት ሰላሳ ስምንት ምን ሆነብህ?
ኮምፕሊት በይልኝ ስምህን ንገረኝ።
እ?
ስምህን ንገረኝ።
አብዱል ሰላም አዎ፣ ስም ማወቅ ስላለብን ነው። እሺ እሺ እሺ ማማዬ እሺ።
ችግር የለም ይኸው አብዱል ሰላም አብዱል ሰላም እባላለሁ እሺ እሺ አብ- እሺ እሺ ሲከፍ ማማዬ ኮምፕሊት እለዋለሁ።
ልድገምልሽ አሁንም እ? የአንቺን ስም ግን አልነገርሽኝም የአንቺን ስም አልነገርሽኝም እኔ ሰረስ ብያለሁ።
መሰረታ ትናንትና ራሱ ስታዝግኝ የነበርሽ አንቺ ልጅ ማለት ነው እያዛከኘው ማለት ነው አንተ እ?
ነዋ።
ለማንኛውም ኮምፕሊት በይልኝ ማማ ስምንጣለ ችግር የለውም። እሺ።